Begonia. Beta?
አቤት
Hello ሰላም አቤት ሰላም፣ Hello።
ጤና ይስጥልን። Hello hello Hello ይሰማል? Hello ይሰማል ይሰማል Okay። ከ Stanford Kids ነው የምደውለው። ዲዲ እባላለሁ።
አቤት Stanford Kids ከ Stanford Kids ነው የምደውለው። ፌስቡክ ምንድን ነው ላይ እሱ ድርጅት እ?
ፌስቡክ ላይ ፌስቡክ ላይ advertisement ለቀን ነበር እና interested እንደሆናችሁና ስልኩን ስላስቀመጡ እ?
በዛ ጉዳይ ነበረ የደወልኩት።
ነው አ እ፣ ለልጆች programming ትምህርት የሮቦቲክስ ትምህርት እ፣ የምንሰጥ company ነን እና advertisement ኡን አይተው ስልክ አስቀምጠው አስቀምጠውልን ነበር።
እ፣ እሺ በኋላ እደውላለሁ
Okay ልጅ ልጅ ልጅ አሉት አይደል?
ኧረ የለኝም
Okay ከአራት ዓመት እስከ አስራ ስድስት ዓመት የሚሰጥ ለእነሱ ለልጆች የሚሰጥ ፕሮግራም ነው ያለን አሁን። ለእርሶ ነው?
ፈልገው ነው?
አዎ
Okay ስንት ዓመቱት ነው?
እኔ
አ ሀያ
Okay ሀያ ሌላ ፕሮግራም ብንጀምር ስለሆነ በቅርቡ maybe እሺ።
ለሱ ለሱ እ፣ ሲዘጋጅ ወይ እንደውልሎታለን። አሁን ግን የምንሰጠው እሺ።
እስከ አስ- የት አካባቢ ነው ግን ቦታው
ሶስት center አለን።
የት የት
መስቀል አደባባይ ለጁቬንቱስ ክለብ እ፣ እሺ።
ሌላኛው ደግሞ እ፣ ሰሚት አዲስ አፍሪካ convention center፣
እሺ
አንደኛው ደግሞ መስ- ብስራተ ገብርኤል አዶት ህንፃ ላይ
እ፣ ደስ ይላል እሺ እስኪ ልጀምር።
እሺ አመሰግናለሁ።
እሺ እሺ ከመከ